እየሰራን የምታዘዝ ሄሎ ወይ መሰረት ነኝ።
አቤል እባላለሁ። ከስተመር ስትባል አመሰግናለሁ።
ኦርደር ነበር ንገረኝ። ሄሎ አስራዘጠኝ ዘጠና ሶስት
ሄሎ
አስራዘጠኝ ዘጠና ሶስት
ሀምሳ ዘጠኝ ዘጠና ሶስት
ዘጠና ሶስት ስምህ ማን ነው?
አ
ስምህን ንገረኝ ስምህን። ሄሎ
ሄሎ
ስምህን ንገረኝ አንተን ስም።
አቤል አቤል እያልኩ
አቤል ነው ያልከኝ?
አ
ሀምሳ ዘጠኝ ዘጠና ሶስት ነው ያልከኝ አቤል?
አ
እሺ አሳውቄ ልልለው ከአስር ደቂቃ በኋላ መልሰህ ደውልልኝ እሺ።